በስመ አብ እስኪ የለችም ምንድን ነው ያላት? ስኳር
ሄሎ ሄሎ አቤት።
እ፣ ሰላም ከ ChipChip ነበር የምደውልልዎት።
እሺ።
እ፣ ስኳር አልመጣልኝም ብለው ነበር።
አዎ፣ አዎ።
እሺ፣ የት ነበረ location ኡ?
ለመቼ ነው?
ለነገ።
ለነገ። ነገ location ኡ እንትን ነው ቴሌ warehouse መስቀል ፍላወር ገባ ብሎ።
መስቀል ፍላወር።
ነገ ነገ order ኦች አሉን ከነሱ ጋር አድርጉልን okay፣ አለዎት?
ከቻላችሁ። አዎ፣ ሽንኩርትም፣ ማንጎም፣ ምንም አቮካዶም ብዙ ነገር አለ።
ዛሬ order አድርገው ነው?
አዎ፣ እሺ፣ በቀደምም እንደሱ አድርጉልናል። ስጠይቃቸው አልተሰጠንም አሉ።
okay፣ በቃ እሺ፣ እስኪ እንደዛ እናደርጋለን። አንዳንድ ስኳሩ እኔ ለምን late እንዳደረጋችሁብን አልገባኝም እ አንዳንዴ product ኦች እጥረት ስለሚኖር ነው። ለዛ ነው ተለያይቶ የሚመጣው።
መልካም እሺ። ነገ የት ካልተረሳብን ነበረ ጥሩ ነው።
location ኡት? ይቅርታልኝ
መስቀል ፍላወር መስቀል ፍላወር። እሺ፣ እሺ፣ ነገ ቴሌ warehouse ቴሌ store ወይም እሺ፣ እሺ።
እሺ፣ መልካም እሺ።
ምሽት።